Hello okay hello ሰላም ነው? ፊልም ይደረግ ነበር ዘጠና አስር እንትን ነበር አራት ኪሎ ነበረ ቦታው
እዚህ ላይ አራ- የት ነው የሚለው?
አራት ኪሎ
እሺ ዘጠና ሶስት አስር ነው ያልከኝ አይደል?
አ
ቦታ አልቀየረችብህም።
No አይ ቦታ ተቀይሮ አይደለም ግን እንትኑ ማ- ማ- ኪሎ ሜትሩና እንትኑ ብሩ አይገናኝም።
ስንት ኪሎ ሜትር መጣልህ?
እኔ ጋር እም።
አር- አርነ ሁለት
እሺ ዘጠና ሶስት አስር አይደል? ማን ነው ስሙ?
አ ሳሙኤል አይልሃለሁ ሳሙኤል እሺ እሺ